ማተም ማተቧ ማተቧ ማተብ አላት ማተም ማተቧ ማተቧ ማተብ አላት እንወራረብ ይቺ ኮረዳ የጎንደር የምፍራስ ናት ማተም ማተቧ ማተቧ ማተብ አላት ማተም ማተቧ ማተቧ ማተብ አላት እንወራረብ ይቺ ኮረዳ የጎንደር የታቦር ናት ነፍሴ ከነፍሷ ጋር ባንድ ላይ ተጣምሮ ልቤ የሄዱ አደር ባህር ዳር ተሻግሮ የታሪክ አሻራ የማዕዘን ድንጋይ ናት ማጸኗ የሚያፈራ የአንድነት ተምሳሌት አንገቷን ቅሳት ውበት ተሸልማ ለሀገሬው ድምቀት ሆነች ሞገስ ግርማ መስታወት በጭራሽ አላይም ደፍሬ መቼ ጠፋኝና ጎንደር የመሆን ይቼ ጀግና የገብርዬ ዘር ዞሮ ዞሮ እግሯ ነው ሚጥ ይቼ ጀግና የቴዎድሮስ ዘር ዞሮ ዞሮ ፍቅሯ ነው የሚያበር ደግሞ በጀግኖች ስሟ እስኪጠራ አርበኛው ወልፍ ነው ለሀገር ባንዲራው ከድሮ እስከ ዛሬ አመጣ ወልዳለች ጎንደር ሜልኳን መቼ ትነጥፋለች? ጎንደር ሜልኳን መቼ ትነጥፋለች? ጎንደር ሜልኳን መቼ ትነጥፋለች? ጎንደር ሜልኳን መቼ ትነጥፋለች? ጎንደር ሜልኳን መቼ ትነጥፋለች? ማተም ማተቧ ማተቧ ማተብ አላት ማተም ማተቧ ማተቧ ማተብ አላት እንወራረብ ይቺ ኮረዳ የጎንደር የምፍራስ ናት ማተም ማተቧ ማተቧ ማተብ አላት ማተም ማተቧ ማተቧ ማተብ አላት እንወራረብ ይቺ ኮረዳ የጎንደር የታቦር ናት ሲያንሰኝ ነው ውለታሽ ጎንደር ስምሽን መጥራት በመንቃል ልግለጽው የትብትን ቁርኝት እንኳንስ ተወልዶ አትብቶ ተከብሮ ሞቴን ጎንደር ይላል ለአንድ ጀንበር አለው የጃን ተከል ዋርካ እንዲያትን ሰራፍቶ ስላለቸገርም ነፍሴ ጎንደር ገብቶ ከጥንትም አሁንም ሁሌም የሚኖር ነው ምንጊዜም ጎንደሬ ለክሩ ታማኝ ነው። ይቼ ጀግና የነታንጉትር ዞሮ ዞሮ ፍቅሯ ነው የሚያብር ይቺ ጀግና የዓለማየሁ ዘር ዞሮ ዞሮ ፍቅሯ ነው የሚጥር ወሰነ በራሱ ለነፍስ ሳይሳሳ ሽጉጡን ላንገቱ መርኩርብ ሲያገሳይ ቤዛ ሆኖ ቀረ ሌላውን ለማትረፍ ላመነበት ሟች ነው ሚዛኗ የዛና ጎንደር ዕድሜ ልኳን መቼ ትነጥፋለች? ጎንደር ዕድሜ ልኳን መቼ ትነጥፋለች? ጎንደር ዕድሜ ልኳን መቼ ትነጥፋለች? ጎንደር ዕድሜ ልኳን መቼ ትነጥፋለች?